ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ኢቶሚያስ ፈርኒቸር
እ ኢቶማስ ፈርኒቸር ነው።
ምን አልሽኝ?
ኢቶማስ ፈርኒቸር ነው። ሄሎ
ወይ ተሰጥቶሻልማ እ ኢቶ ኢትዮማስ ፈርኒቸር ነው።
ተሰጥቶሻል።
እሺ እሺ። አገልግሎት አትሰጡም ነው?
አዎ ተሰጥቶሻል። አይ ማለት ይሄ ስልክ አይደለም።
ሌላ ስልክ ነው?
አዎ አዎ
እሺ በቃ አመሰግናለሁ።
ስለ-